ሄሎ ሄሎ
ሄሎ Hello መሰረት አቤት።
Okay ከ ChipChip መልሼ የደወልኩለት እሺ የ beetroot እና po- potato ብቻ ነው እንዲ ያልተቀበሉት አዎ ሌላውን ተብለዋል አዎ መቶልኛል እኮ ሌላው እንጂ የኛውን check እያደረኩኝ የሁለት product ነገ ነው ጀሞ የሚወጣሉት ኦ እንደው ምን አይነት ጣጣ ነው በእናትህ ምንድን ነው ግን እኔ የምፈልግበት ቀን ትቶ ሌላ ስንት ሳምንት ካዘዝኩ ስንት ቀን እንደሆነ ታውቃለህ ልክ አዎ፣ እዚህ ጋር የሚያሳይ በሀያ ሁለት ነው እና ታዲያ ለምንድን ነው እንደዚህ የሚሆነው በጣም ይቅርታ መምጣት የነበረበት በሀያ ስምንት ነው ልክ note ግን በ warehouse ላይ ትንሽ ችግር ስለገጠመ ነው መሰለኝ በሀያ ስምንት አይደለም እንደውም በሀያ ሰባት ነው መምጣት ያለበት deliver date ኡ በሀያ ስምንት ነው የሁሉም product ከታዘዘበት አንድ ቀን ጭ- በኋላ ስለሆነ መቁጠር የሚጀምረው በሀያ ስምንት ነው የሁሉም እቃ ልክ በጣም note አስቸጋሪ ነው ግን በጣም ይቅርታ እና ጀሞ ላስልክሎት መረከብ ይችላሉ ሌላ ቀን አሁን አንድ ሰው እኮ በሚይዝ በዛን ናይቶ በቀኑ የሚያዘው እቤት ኖራለሁ ልቀበል እችላለሁ የሚለውን አስቦ ነው አዎ ልክ note አዎ የእናንተ ደግሞ ሌላ extra ቀን ትጨምሩበታል። ከዛ ከጻፋችሁት delivery date ሌላ ቀን ትጨምሩበታላችሁ።
አዎ ከአቅማችን በላይ የሆነ ችግር ስላጋጠመ በጣም ይቅርታ እናስተካክላለን ቀጣይ
በቃ እሺ።
እሺ ነገ አስልክሎታል ሁለቱም product እሺ መልካም ቀን